ጤና ይስጥልኝ ቤት ቤት ነው የምንረዳው? ሄሎ ሄሎ ሰላም ጤና ይስጥልን ቤት ቤት ሰላም ነው?
ሰላም ምን ነበር?
የሆነ ጥያቄ እንጠይቃለን ብለን ነው።
ይቻላል ምን ነበር?
እንትና በስቱ ቤቱ ላይ ሁለት ሺህ ሰርተን ምን አልከኝ?
ሁለት በ- እንትን ከኦንላይን ላይ እሺ
ወደ ወደ ተ- ቴሌብር እሺ
ሁለት ሺህ እላካለሁ ብዬ በቃ ያዘ።
ከቤት ቤትህ ቀንሶታል?
አዎ ይሄን የቤት ቤት ቁጥርህ
እ፣ አዎ ቀር ቀንሷል።
ይሄ ነው ወይ የቤት ቤት ስልክ ቁጥርህ?
አዎ አዎ አዎ ይሄ ነው ይሄ ነው ሚስተር አንዴ ጠብቀኝ። ዛሬ ነው አይደል?
አ፣ ትላንትና ትላ- ትላንትና ወዳ ነው ትላንት ይለቀቃለን ብለን ነበረ አልለቀቀም ግን እስቲ ልየው እሺ አንዴ ጠብቀኝ።
እመልሳለሁ አንዴ ልየው check ላድርገው እሺ አንዴ ጠብቀኝ።
በቃ እንደዚህ ይጠብቃለሁ
hello ያው ያው ያው sister ይሰማል ገብተውልሃል እኮ የምን ሁለት ሺህ ብር ነው? ከትላንት ወዲያ ያደረግካቸው ሁለት ሺህ ብሮች እንዳለ ገብተውልሃል። እሺ check አድርገው። ወደ ኦብሳ ዜሮ ዘጠኝ ዜሮ ስድስት ስልሳ ዘጠኝ ሰላሳ ስድስት ሀምሳ ዘጠኝ ላይ ገብተዋል።
ገባ አዎ ገብተዋል። እሺ check አድርግ የቴሌብር account ህን።
እሺ መቼ ገባ ዛሬ ነው
hello ያው ዛሬ ነው መቼ የገባው sister በሀያ ሶስት የዛኑ ቀን ገብቶልሃል።
ይመሰል ሲቸነ አዎ ቼክ አድርግ የቤስ የእንትን የቴሌብር አካውንትህን። እሺ
ሲስተር አቤት
ሁለት ጊዜ ነው ሁለት ሺህ ከሌላ ሰው አይ- አስተላለፍናል ግን ከቴሌብሩ ከለ- ኦንላይኑ ላይ ነበረ አል- አልሰም ከትላንት ወዲያ ያደረግካቸው ሁለት ሺህ ብር ትራንዛክሽኖች ማለት ነው እንዳለ ገብተውልሃል። የቴሌብር account ህን check አድርገው። እሺ እሺ እሺ እሺ እሺ መልካም እሺ thank you እሺ